hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ጉዳዩን ድርጅት ነው የደወሉት። ቢኒያም እባላለሁ።
እሺ እኔ አማኑኤል እባላለሁ። ከዚህ በፊት የነበር እና እሺ እንደውላለን ብላችሁ አልደወላችሁ። ቀለማ ሞልቷል።
አልጠራንዎትም
ምን አሉኝ?
አልጠራንዎትም እኛ ጋር አዎ አዎ። ወይ ምናልባት ባለሙያ ካለ ባለሙያ ሞልቶ ከሆነ ብዬ ላጣራ ብዬ ነው።
በምን በምን ሙያ ነበር የተመዘገቡት እኛ ጋር?
በኤሌክትሮኒክስ እና በኤሌክትሪክ
okay በኤሌክትሮኒክስ ገና አልደረስንም። እየጠራን ነው፣ ባለሙያዎች ጠርተን orientation እየሰጠን ነው። አብረን እንዴት እንደምንሰራ በኤሌክትሪክ
እኮ እ ገና ስለሆነ ነው። አሁን እ ቶሎ ቶሎ ጥሪ የሚመጣባቸው እኛ ጋር ያሉ እየሰራን ያለ ነው። በሴቶች በምግብ በጽዳት ምናምን ያሉትን እሱን ስላልጨረስን ነው። ስንጨርስ ደግሞ ወደ እናንተ እንመጣለን። ትንሽ በትዕግስት ይጠብቁ።
በቃ ጥሩ እሺ፣ እሺ፣ መልካም ቀን ይሁንልዎት።
ለሁላችሁ